ከታክሲ ስወርድ አየሁትኝ። hello ጤና ይስጥልኝ።
እግዚአብሔር ይመስገን።
ግሸን ፋርማሲ ነው።
አዎ
ከአሪፍ ፔ ነው የምደውለው። ደንበኛችን እህ ከአሪፍ ፔ ነው የምደውለው። ሰላም እባላለሁ። ከአሪፍ ፔ
እሺ
የአሪፍ ፔ POS machine ኣችን ከእርሱ ጋር ላለ
ምን አልሽኝ?
የአሪፍ ፔ POS machine የምን POS machine?
የአሪፍ ፔ POS machine አለው ከእርሱ አይኤፍፒ ጋር።
POS machine አዎ የአሪፍ አንድ።
ፔ እሺ።
hello
አቤት ነው።
አቤት ጤና ይስጥልኝ።
አብረን ከአሪፍ ፔ ነው የምደውለው።
እሺ
የአሪፍ ፔ POS machine አለ አይደለ ከእርሱ ጋር አ
በእኛ system በኩል ስናየው offline እንደሆነ እንደዘጋ ነው የሚያሳየን። ሊያዩልን ይችላሉ።
ማለት ብዙ የሚጠቀም እኮ ሰው የለም። በሱ ብዙ ሰው ስለማይጠቀም የእንትን ነው የሚጠቀመው እ፣ mobile banking፣ ቴሌብር እሱ ስለዛ ነው offline የሆነ።
አይጠቀሙትም።
አዎ፣ ብዙ ማሽን ብዙ ነው።
የሚጠቀም ሰው የለም። አዎ፣ በፊት ላይ ነበረ፣ አሁን የለም። አሁን mobile banking፣ ቴሌብር እንጂ ብዙም እንትን ይዞ የሚካሄድ የለም። ATM card ለዛ ነው offline እንጂ
እሺ ደንበኛችን አ፣ ሌላ ያጋጠሙት ችግር የለም አይደለ? ከ POS machine ኡ ጋር በተያያዘ
ማለት ምንም ችግር የለም። ግን እንዳልኩሽ ነው እንትን ይዞት ላይ ነው ያው አሁን ከእንትን ምንድን ነው mobile banking እና እንትን ነው ቴሌብር።
የሚጠቀሙት።
አዎ
እሺ፣ ደንበኛችን እናመሰግናለን። መልካም ቀን ይሁንልዎት።